ብር መስጠት እድል ለመሞከር ቁማ እንዴት ነው?
አይ ለምን ይቆማል? እየተጫወቱ ነው።
የለም ስጫወት እንትን ብሎ ነው አልደርስ ነው ያለችም ሁልጊዜ አልደርስ ያለችም የስሞክረው እንደ እድል ነው።
እኔ እኮ አቁም ሆነ እንዴት ነው የማይሰጥ ምን ሆነ እንዴት ነው ብዬ ነው።
አይ ሌላ ሁሉም ብዙ ተወዳዳሪዎች አሉ እየተጫወቱ ነው። እንደ እድሎት ነው እድሎትን መሞከር ነው በትኬት
ብዛት ሰው ሲጫወት ላይደርስ ይችላል። እንዴት
ማለት
አይደለም ተወዳዳሪ አሁን ለምሳሌ ሌላ ሰው ሲጫወት አይደርስም እንዴት ነው ብዬ ነው።
አይደለም እንደ እድል ነው ሽልማቱ እንደ እድል ነው።
እሺ